ሄሎ
ምግባር አቤት ሄሎ እኮ አቤት አቤት
እንዴት ነው አለ አለ እንዴት ነህ?
አለን እንትን ትመጣለህ እንዴ ከዛ
እርግጠኛ አይደለሁም። ሌላ site ነው የምንሄደው።
እሺ የፕሊ የቻር ያለው ራስ እ switch ኡ loose አድርጎ ነው እንዴ እንትን አለ አይሰራም የለው ይሰራል የእሱ ብቻ ነው
እንጃ loose እንዴት እ፣ ለ- መብራት ስል እርግጠኛ መብራት መብራት ሁለት ጊዜ ስለጠራ ሆኖ የሚሰጠው IP false IP ነው ሁለት ሀምሳ ሁለት ሀምሳ አራት
መቶ ስልሳ ዘጠኝ ምናምን አዎ
እንደዛ ነው የሚሰጠው።
አዎ
በቃ ሊ- ሊሆን ይችላል እንግዲህ communication ኑን አጥቶ ሊሆን ይችላል። እ፣
ሌሎች ይሰራል ስድስት ቁጥር ይሰራል ጌታች ይሰራል ግን እሱ ብቻ ነው የሚሰራው።
እዚህ ቻር ላይ ያሉት በሙሉ አይሰራም።
አይሰራም ሁሉም እንዳጠቃላይ
በቃ የሆነ እሺ፣ የሚያሳየው fault ነገር እያበራ ነው ያሳያል። ስዊቹ ላይ አዎ፣ ይበራል ቀይ ነገር
አዎ እንትን አይ ቀይ ሳይሆን እ፣ አረንጓዴ ቢጫ አቃጭ ቀራ
እ? ቀይ ነገር የሆነ ኦሬንጅ ነገር እየበራ ነው ፎልት ነገር ሄሎ